hello ሰላም
ሰላም ነው።
አለ ሰላም
አሁን ቅድም ሀብታም ነህ ማን ነው የሚባል አዎ አናገር ነበር።
ታምራት ነህ?
አዎ
እሺ ታምራት ምንድነው መሰለህ አ የላክልኝ screenshot አ win ያለ ሳይሆን አ የተጫወትክበትን ነው ማለት እየሄደ እያለ ነው የላክልኝ አ
so እንደዛ ከሆነ አ ያ አሁን win ያልክበትን ነው እኔ ላክልኝ ያልኩ win አዎ።
ያልክበት ምን እንደሆነ ታውቃለህ win ያልክበት አ
ልክ አረንጓዴ ብሎ ብሩን የሚሰጥህ እ, ሰዓት አለ አይደለ?
አ የዛን ሰዓት ነው screenshot የሚያስፈልገው እንጂ አሁን ይሄ እኮ እየሄደ ነበረ እንጂ win ትበላው አትበላው አላወቅንም እኛ። እዛ ላይ አያሳየንም። round ኡን ለራሱ ለማየት account history ላይ ገብተህ አንተ round ኡን check ማድረግ ትችላለህ። በሰዓቱ የመደብክበትን check አድርገህ ማለት ነው።
እስኪ ልካለሁ check አድርጊ እስኪ አሁን የላኩት በሙሉ ስም ሲጠረኩት
ምን account history ህን አዎ ለብቻ አልወጣ ብሎኝ እንዴ ይኸውልህ account history ህን ሙሉ screenshot አድርገህ ልከሃል አይደለ? እዛው ላይ mark አድርግበት። የመደብክበትን ብር mark አዎ።
አድርግበት።
okay አሀ እሱም mark ብቻ ማለት ስታደርግበት፣ አዎ ነው loss ይሁንና አይሁን check እናደርገዋለን ማለት ነው። በሰዓትም ስላለው።
እሺ እሺ መልካም እሺ።